Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ ትዕግስት መኳንንት ነኝ። አዎ ሰላማዊ ትባላለሁ። ከዊፕላስ ነበር ከዊፕላስ ወርሽ ነበር የምደውልልሽ።
እሺ እናቴ እኛ- ነበር።
እኛ መስሪያ ቤት ለ marketing position አመልክተሽ ነበረ።
አዎ አመልክቼ ነበር።
እሺ ነገ ማክሰኞ ሶስት ሰዓት ላይ training እ፣ መጀመር ትችያለሽ?
እችላለሁ። ነገ አይደል? ነገ ሶስት ሰዓት እ? ነገ ነገ ሶስት- ሶስት ሰዓት አ እችላለሁ እናቴ።
እሺ እንደተነገራችሁ ድርጅቱ ስ- ስ- ከነገ ስልጠና በኋላ እሮብ፣ ሐሙስ፣ አርብ ሀምሳ service እና ሀምሳ user መመዝገብ አለባችሁ ማለት ነው። በሶስት ቀን ውስጥ ሀምሳ user እና ሀምሳ service የመዘገበ ከደሞዝ ውጭ አንድ ሺህ ብር ቦነስ አለው።
Okay።
የወር ደሞዛችሁን ታስታውሻለሽ? ስድስት ሺህ ብር።
አዎ አላስታውስም። አስታውሳለሁ እናቴ።
እሺ መምጣት ትችያለሽ።
እችላለሁ። አዎ፣ የባለፈው ቦታ ነው የምመጣው አይደል?
አ እመጣለሁ። እሺ።
እሺ መልካም ቀን።
አመሰግናለሁ እናቴ።